አልተመቸኝም። ሄሎ ጤና ይስጥልን በሽታ ቤት
ሺ ሰባት መቶ ይገባልሃል ፕሮሰስ ላይ ነው ተብዬ ነበር እስካሁን ግን አልመጣም።
እሺ አንዴ ጠብቀኝ። ረዱ
አቤት
አንዴ ጠብቀኝ ሻ
ጤና ይስጥልን ቤት ቤት ረዴት ነው የምንረዳው?
ይገባልሃል ተብዬ ነበር።
ምን ነበረ ዊዝዶ ነው?
አዎ withdraw to አቢሲኒያ ባንክ ብዬ እስካሁን ግን አልገባም። process ላይ ነው ተብዬ ነበር ትናንት፣ አዎ።
እስካሁን የለም።
አዎ ትንሽ system ስላስቸገራቸው ነው። እሺ ያስተካከሉት ነው። ትንሽ ታገሰን፣ ይቅርታ መቼ ነው ታዲያ?
አላወቅኩኝም። ቻፓዎችን ነግረናቸው ነበረ ይገባላችኋል እያሉን ነው
ገና ነው ማለት ነው እ
ማለት ገና ነው።
አላወቅኩኝም ግን እንደገባ እናሳውቃለን።
በቃ እሺ፣ text ይመጣል ማለት ነው ከገባ።
እ
text ይመጣል ማለት ነው ከገባ።
አዎ
ዘገየ በጣም
አሁን እናሳውቃቸዋለን ደግመን